ሄሎ ሰላም ጤና ይስጥልን ጭብጭብ ጤና ይስጥልኝ አቦ ይስጥልን ሰላም
የ driver ደውሎልኝ ነበረ ትናንት የቀረ እንትን ነበረኝ እና አዎ
እኔ ወሰን ግሮሰሪ ብዬ ነበር ያዘዝኩት እና ጎተራ አለው አለኝ ጎተራ የሚል እኔ አልሞላሁም okay እስኪ ስልክ ቁጥር ይንገሩኝ ትናንት ደውላችልኝ ነበር ዜሮ ዘጠኝ ዜሮ አራት ዜሮ አራት ሰላሳ ስምንት እሺ
ሀያ ሰባት ሰላሳ ሁለት
ይቅርታ ትንሽ system እያስቸገረኝ ስለሆነ
እሱ አሁን የሚመልሱት የእሱን ብቻ ነው እንጂ ሙሉ group ኡን
አንዴ መልሼ ልደውልሎት አይቼ ልደውልሎት እሺ ድንች ብቻ ትናንት አምጥተውልኛል ሶስት ነው የሚቀረኝ ያው ዛሬ ብቻ ነው ነገ ስራ ስለሆንኩ አይመቸኝም እሺ ሊሎትና እደውላለሁ መልሼ እሺ